ሰላም ጤና ይስጥልኝ። ሄለን አቤት አቤት ተናክልን
አለን ምን ልርዳው?
ዘጠኝ ሰማንያ አምስት text አድርጌ ነበረና
ምን አሉ?
ዘጠኝ ዘጠና አምስት text አድርጌ ነበረ። ምንድን ነው ጥቅሙ ጉዳቱ ምንድን ነው? እስኪ እንድታስረዱ ብዬ ነበረ።
ይሄ ቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አላቸው።
እሺ
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ አንድ ቁጥር ላይ ይመዝገቡ፣ ሶስት ቁጥር ላይ ለመድረስ የሚላለ፣ ሰባት ቁጥር ላይ ቋንቋ ይምረጡ፣ አማርኛና እንግሊዝኛ አለ።
አማርኛ ሆን እሺ
እሺ